ካስቴ ረዲት ነው በኩል ልወስዶ
አሁን ደውዬ ነበረ ወደ እሺ።
አሪፍ
እሺ ደንበኛችን አናግር አንቺ ነሽ ያናገርሽኝ?
አዎ ደንበኛችን ሙሉ ስሞትን ይንገሩኝ
የ- የቴሌ ብሩ
የቴሌ ብሮትን ፀሐይ ዘለቀ ጉደታ
ማን አሉኝ ፀሐይ ዘለቀ ጉደታ
እሺ ደንበኛችን ቴሌ ብር በዚህ ቁጥር ነው የሚጠቀሙት አዎ
እሺ መች ነው ይሄ ችግር ያጋጠሙት
ምን አልሽኝ?
መች ነው ይሄ ችግር ያጋጠሙት
ከቴሌ ብር ወደ ኪዊክ ብር transfer ብር አድርጌ ነበረ በሀሪፍ ቤት በኩል ማለት ነው
እሺ
እና ከዛ ቀንሷል፣ ከቴሌ ብር ቀንሷል። ወደ ኪዊክ ብር ግን አልገባም።